ግን ይቅርታ መልካሜ ችግር የለውም። ዜሮ ዘጠኝ ሀያ ዘጠኝ hello
ሀያ ዘጠኝ ዘጠና አንድ እየሰማሽ ነው። ዜሮ አንድ ሰባ ስምንት ሰባት ስምንት
ስምንት አዎ ይኸውልሽ እስኪ ዜሮ ዘጠኝ ንገሪኝ። እ ሀያ ዘጠኝ እ ዘጠና አንድ እ
ዜሮ አንድ እ
ስምንት ገና አልሞላም እኮ ሰባ ስምንት
ሰባ ስምንት ነው ያልሽው? እሺ፣ አዎ
እሺ ይኸውልሽ ዜሮ ዘጠኝ ሀያ ዘጠኝ ዘጠና አንድ ዜሮ አንድ ሰባ ስምንት አዎ እሺ እሺ መልካም በቃ ተረጋግታችሁ አውሩ።
እሺ እሺ ቻው።